ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ብር transfer አድርጌ በሳንቲም ወደሌ ብር ከእናንተ ጋር ተቆጣል ግን እዛ ጋር አልደረሰኝም።
ከዝውውር ታሪክ ላይ ያልገባሎት ፎቶ ያንሱና ይላኩልን።
okay ከዝውውር ታሪኩ ጋር አዎ ያልገባሎትን ፎቶ አንስተው በቴሌግራም ይላኩ።
ቴሌግራም ላይ hi እያልኳችሁ ነበረ ግን response የለም።
እዛ ላይ ይላኩልን።
እሺ እንትኑን ሁሉንም ስለሆነ የሚያሳየኝ አንዱን ነጥዬ ፎቶ ማንሳት አልችልም። screenshot አድርጌ total transaction አክብበው መላክ ይችላሉ።
እሺ ከታች እጽፍበታለሁ የትኛው እንዳልገባ።
እሺ
እሺ